ግን ከእነሱ ከምትጀምሪ ማለት ነው።
ሄሎ
ሄሎ፣ አቤት።
ጤና ይስጥልኝ።
አብሮ ይስጥልኝ።
አዲስ ነበረ የምደውለው እኛ ጋር order ነበረሽ አይደለ?
አዎ አዎ፣ okay order ሽ ልልክልሽ ነበር ስለደረሰ የላክልሽ።
እሺ። ወደ ወይ መሪ ጊፍት real estate
መሪ መሪ። okay እሺ፣ ሞተረኛ ሲደርስ ይደውልልሻል። ለእሱ በደንብ ታስቢዋለሽ። እሺ፣ እናመሰግናለን።
እሺ